እንትን ነበር አሁን ደውዬ ነበረ የነገ የመጨረሻ flight እዪልኝ
ከየት ወዴት?
ወደ ባህር ዳር ከአዲስ አበባ ባህር ዳር ሁለት ሰዓት ግባ በአንድ አድርግሽ hello አቤት እያየሁልሽ ነው።
እሺ እሺ ስለዚህ ነገ የመጨረሻ አስራ አንድ ሰዓት ከሀያ ነው። አራት ሺህ አንድ መቶ ዘጠና ሶስት ብር ነው ለአንድ ሰው።
የመጨረሻ በረራ አዎ አራት ሺህ ስንት አንድ መቶ ዘጠና ሶስት
አራት ሺህ አንድ መቶ ዘጠና ሶስት ብር አዎ እሺ እሺ እንዴት ጋር ነው መቁረጥ የምችለው ወለሌ ነው ወይስ እንትን?
እኛ ጋር እንደዚህ ስሞትን ሙሉ ስም እስከ አያት ተናግረው መቁረጥ ይችላሉ። ከዛ ቴሌግራም ላይ ይላክሎታል። ከፍለው የሚሰሩበት ያለ
ከዛ ቁጥር ትልኪልኛለሽ ፓስ አስገባልሽ
አዎ፣ ከዛ ስክሪፕት ይላክሎታል።
እሺ እሺ መልሼ ልደውል አንዴ እሺ ይቻላል።
እሺ እሺ